Hello? Hello? Hello? Baby? Hello?
ይሰማል? ምን ልርዳዎት?
እ ሂሳብ እየተቋረጠብኝ ነበር በዚህ አድራሻ
የቴሌቪዥን እናት ይቋረጥ- ደንበኛ እሺ፣ የቴሌቪዥን ጌም ደንበኛ ስለሆኑ ነው። ኮከብ እኔ እንጃ ዘጠኝ ብቻ- ሰማንያ አምስት ሞተላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል እሺ እሺ እናቴ እሺ፣ ስድስት ቁጥር ላይ ለማቋረጥ የሚለውን ይጫኑ።
እሺ እሺ